ሄሎ ሄሎ ደንበኛችን ምን አሉኝ?
እንትን ላይ የአቪዬተር አምስት ሁለት አምስት አንድ ላይ በር ድሮም አይሰራም እና ደግሞ እህ፣ ሳንጫወት ሳንጫወት በር ይቆጣል ብዬ ትላንትና ተናግሬ ነበር።
እሺ
ለሚመለከተው አካል አሳውቀ- አሳውቃለሁ አለሽኝ ነበር አዎ ደንበኛችን።
አዎ፣ እና ምላሽ ምን አልተሰጠኝም እኮ እሺ አንድ መስመር ላይ ጠብቁኝ። አስቆየሁት ይቅርታ።
እሺ መስ- እሺ እ ለሚመለከተው አካል በእኛ በኩል አመልክተን ብሎት ነበረ። አዲስ መረጃ ስለሌለው አዲስ መረጃ ሲኖር ደውለን እናሳውቆታለን።
እኮ ምንም የማሳውቅ ነበር። አስር ቀን ሆኖታል
እሺ ልክ ነው ደንበኛችን።
እና ከእነሱ ምንም አይነት ነገር ማግኘት ካልቻላችሁ እንዴት ነው እንደዚህ ማለት እናንተም ማግኘት ካልቻላችሁ እንዴት ምንድን ነው መፍትሄው?
እ ከኃላፊዎቹ የተነጋገሩ ነው። ያው ለእኛ አዲስ ነገር ስላላሳወቁ ነው ደንበኛችን።
እሺ በቃ መልሼ እደውላለሁ።
እሺ ስለደወሉ እናመሰግናለን።